Accept இந்த பாருங்க hello hello hello
ወይ መሰረን የምልታዘዝ መምህር እሱ የሁለት ቁጥር ሁለት ኦርደር ነበር ያዘዝኩኝ አለ።
አንድ ከሰብ ነው አዎ እና አምጣልኝ ብሎኝ ነበረ። ከዚያም ሰው ነው ብታስገብልኝ። አዎ
እኮ እንደዛ እኮ ሌ- ያኛውን እኮ ሌላ ድራይቨር ከያዘው ማስገባት አልችልም።
እና ማን ነው ያዘው? ብታይ- እኮ ማን ነው ያዘው? እስኪ ንገሪኝ።
ነገረኛ ያንተን የኔን ኦርደር ኦርደር?
ንገረኝ።
እሺ የኔ ሀምሳ ሁለት ሀምሳ ስድስት
ሀምሳ ሁለት ሀምሳ ስድስት እሺ አትርሳኝ። አንዴ ጠብቀኝ፣ ክፈትልኝና ሌላ ይኖራት አይኖራል ልይልሽ።
እሺ ይልኝ።
ወንድ ነው፣ አትርሳኝ።
ምን? አዎ አዎ ሳሙኤል ነው የምለው customer ስልክ
ሳሙኤል እሺ ቆይ አንዴ እሺ፣ ትንሽ ታገሰኝ።
ፍላሚንጎ ስንቴን አቋርጣ ምኑ ጋር ነው? ስንቴን አቋርጣ የቱ ጋር ነው? ምኑ ጋር ነው? ስንቴን አቋርጣ ነው ፍላሚንጎ
አብ እ፣ እንዴ አትርሳኝ፣ አትርሳኝ፣ አላውቅም። አቤት አትርሳኝ። ይህ ሰውዬ ከተለያየ ቦታ ነው ያዘዘው። እሺ ከድሬ ሞሰብ አይደለም።
ከድሬ መሶብ መስሎኝ ከድሬ መሶብ ነው ያዘዝኩኝ አለ
አረ አይደለም?
ከተለያየ ቦታ ነው ያዘዘው።
ነው
አዎ ከተለያየ ነው። ሁሉም ደግሞ ሰዓታቸው ከአንተ ተመሳሳይ ነው እና ሌላ ልጆች ይዘውታል ደግሞ።
ነው አይደል?
አዎ
በቃ እና የኔም ፒኑን ገገማችሁብኛ
አትርሳኝ። ልክ ስለሆነ ነው እንጂ እኮ እንትን አለ ሌላ ነገር አይደለም። ሞም እንጨምርልሃለን። ልክ ቢሆን አንተ ባልከው ቢሆን እንጨምርልሃለን። ምን ችግር አለው?
እና አሁን ቦሌ ምን ሀምሳ አምስት እውነት ነው ግን ሌላው ግን እስኪ መሰረት አስቢ ከድሬ መሶብ ሁሉ ሰፈር እኮ ነው በሀምሳ አምስት የምናየው አይደል እ?
እኮ አሁን አትርሳኝ። አሁን እኮ አትርሳኝ።
መቼም በሰላሳ አምስት ብናደርግ እ?
አይ ያው አረግ አሁን map ኡ የሚያሳየን ለክተን ነው እኛ የምናደርገው። ለዛ አትርሳኝ።
ይሁንልሽ
ለዛ ነው።
እሺ